Hello ጤና ይስጥልኝ ችብች
ጤና ይስጥልኝ።
ሰላም በስልክ ተደውሎልኝ ነበር።
Okay እሺ እ ስሞት ማን ልበል ይቅርታ ደስ
ከችብች order ነበሩት አይደል ያልተቀበሉት ካለ ምናልባት
ያልተቀበልኩት የለኝም፣ ግን complain አቅርቤ ነበር።
በምንድን ነበረ
ቲማቲም አስር ኪሎ ነበር ያዘዝኩት።
Okay ፎቶ የላኩልኝ ቅድም እርስዎ ነት ሁለት ኪሎ አ አ Okay እሺ እሺ location ኡ የት ነው
ጎፋ ካምፕ ነው፣ ግን ሌላ እቃ ሳዝ መላክ ትችላላችሁ አብራችሁ።
እ በቃ እሺ እሺ ነገ ምናልባት እንትን ከተባለ ጎፋ መቀበል ይችላሉ አይደል አ ወደ ጎፋ የሚመ- የሚመጣ መኪና ካለ ችግር የለውም መቀበል ይችላል።
አናስቀምጣለሁ በቃ እሺ እሺ እ እሺ እንደዛ ከሆነ ጎፋ አስልክልዎታለሁ ጎፋ ካምፕ እሺ
እሺ እሺ መልካም እሺ አሜን